Hello ሰላም ጤና ይስጥልኝ ዶክተር ሰላም ሀሳብ ለመስጠት ነበረ ልጆች ይቻላል ሀሳቦችን መስጠት ይችላሉ
እሺ ለአንቺ መስጠት እችላለሁ አይደል ይቻላል አዎ
እኔ ለመስጠት የፈለግኩት ባይ- ባይሰጥ መልካም ነው። ለምን እኔ በልጄ ላይ ያየሁት ተጽዕኖ ለውጥ አለ። ያ- ያም ምንድን ነው ይሄ ጸባዩ መቀያየር፣ ከሰው ጋር መግባቢያት አለመቻል፣ ያልሆኑ ባህሪዎችን ማሳየት፣ ብዙ ነገር ልጄ ከ- ወደ ሌላ አይነት እ፣ ወደ ሕክምና ሊወስድ የሚችል አይነት ነገር ነበር። ለምን ከህፃንነቱ ጀምሮ አሁን የአራት አመት ልጅ ነው ከህፃንነቱ ጀምሮ ነበረ እኔ ያንን ዝም እንዲል እያልኩ የምሰጡ የነበረው። አሁን ግን ያው ሚዲያ ላይ ምናምን በማየት ያንን ነገር ለማስቀረት እየሞከርኩ ነው። ለውጥም
መልካም ማለት ነው።
እሺ ስለዚህ ባይሰጥ መልካም ነው ነው የሚሉት አዎ እኔ እንደዛ ነው የምለው።
እሺ እናመሰግናለን አስተያየት ተቀብለን እናደርግ